hello hello ሰላም ጤና ይስጥልን አቤኔዘር ከዊ ፕላስ ነበር ምደውልልህ የእኛን መተግበሪያ አውርደሃል አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ለተጠቃሚነት እሺ አሁን አንተ ያወረድከው አሽከርካሪዎች የሚመዘገቡበትን ነው እና ዊ ፕላስ user የሚለውን አውርደህ የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች አሉን እንዲሁም አ- አሸናፊ የሚያደርግህን referral code እዛ ላይ ታገኛለህ ለጓደኞች ስታጋራ እኛ ጋር ወደ አሸናፊነት እድል ውስጥ ትገባለህ ማለት ነው
እሺ፣ እሺ ዊ አመሰግናለሁ።
ፕላስ ሶሉሽን user የሚለውን ተጠቀም አመሰግናለሁ እኔ እሺ።
እሺ